ግን አታደርስልትም እያሉ
ሄሎ
ሄሎ
አቤት ከቻፓ ነበረ የምደውለው ለ National ID በዚህ ቁጥር ክፍያ ተፈጽሟል አይደለም አ አ አ እሺ ለእርሶ ነው የፈጸሙት
እ ምን አልሽኝ?
ለእርሶ ነው ክፍያ የፈጸሙት አ
እሺ ደርሶታል
እ ደርሷል ተብሎ text አልተደረገልኝ።
አልተቀበሉም አይደለም አ
እሺ እሱን ለማረጋገጥ ነበረ እናመሰግናለን
ነገ ይደርሳል። ነገ ነበረ schedule
ምናሌ
እ ነገ ነበረ ቀጠሮ ቀኔ እና ይደርሳል ወይ ለነገ?
እርግጠኛ አይደለንም እሱን እኛ ክፍያ መፈጸም ብቻ ነው የምናረጋግጠው message ነገ እንደሚደርስ ደ- ተነግሮት ነው
ማለት የሚለው እንትን ላይ ሲከፍል ከዘጠኝ እና አስር August ዘጠኝ እና አስር ይደርሳል Okay።
ከዘጠኝ እስከ አስር ይደርሳል ስለሚል ስለነበር ማለት ነው።
በቃ ችግር የለም እሱን National ID ዎችን ነው የሚጠይቁት እኛ ከቻፓን ክፍያ ማስፈጸሙን ለማረጋገጥ ነው ነው o- okay እሺ።
አዎ፣ እሺ፣ እሺ መልካም